ጤና ይስጥልኝ ስንት ስትሆን?
ጤና ይስጥልኝ።
ኑሮ ይስጥልን።
ባለፈ ደውዬ ነበር እና እሺ
የመተዳደሪያ ደንቡ የፍልስጤም ሆምስ በአፕሊኬሽን ምናምን ተብሎ ነበር። እኔ አላገኘም እስካሁን።
አዎ ሰኞ ብሎኖት ነበር ግን ስላላለቀልና ውሃ- ወደ ቢሮ መምጣት አይችሉም።
አልችልም። ሰመራ ነው ያለሁት፣ አፋር ክልል።
እሺ በቃ እንደዛ ከሆነ አንድ ይጠብቁኝና መልሼ እደውልዎታለሁ። ቼክ ላድርግና ስልክዎትን ስላለኝ እደውልዎታለሁ።
እሺ እሺ እሺ እሺ እሺ